እንጂ ሩም ጉዳይ
ሌላ ሄሎ፣ አቤት ይቅርታ ኪዳኔ ነው። ታ- ኪዳን ገብረ ክርስቶስ አዎ ከቺፕቺፕ ነበር።
እሺ እሺ ሮማን ላይ ገብቷል ሊወት ነበረ ሮማን ተሾመ ብለሽ ሮማን ነበር ተሾማ። አዎ አሁን ላይ ገብቼ ሳየው የሮማን ግሩፕ ሞልቶ እርሶን እህ።
ፔንዲንግ ነው የቆረ ያስቀሩት አልገቡም። ግሩፕ ላይ እሺ ስለዚህ አል- ምንድነው አልባ- ማርቀ ከፍ ያለ ክፍያውን በ- በቃ የክፍያውን screenshot አድርገው ቴሌግራም ላይ የላኩልኝና ብሩን ተመላሽ ነው የምናደርገው። በጣም በዚህ ይቅር ቁጥር በዚህ አዎ።
ቁጥር ላይ አይ እሺ።
አይደለም፣ በአርባ አራት ቤት እህ።
በአርባ አራት ቤት ቁጥር አሉት የኛ የለኝም ቤት ንገሪ okay ዜሮ ዘጠኝ አርባ አርባ
አርባ አራት አስራ አንድ ሀምሳ አንድ አ- አስራ አንድ አስራ አንድ አስራ አንድ እሺ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት እሺ አዎ።
አርባ በዚህ- አራት አስራ አንድ ዜሮ ስድስት አርባ አራት ዜሮ እዚህ ላይ ስድስት screenshot ዜሮ ስድስት ዜሮ አንድ ይቅር ዜሮ አንድ እሺ ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አንድ
okay እሺ ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት ነው ያሉት
አዎ ዜሮ አራት አልኩ አልሽኝ። ዜሮ አራትን ተውኩት። ዜሮ አንድም አልሽኝ። የትኛው ግን?
sorry፣ sorry።
እ፣ ዜሮ ዘጠኝ አርባ አራት አስራ አንድ ስድስት ዜሮ አራት ነው መጨረሻው ዜሮ ዘጠኝ አስራ አንድ
no አ-
አርባ አራት አዎ አርባ አራት አስራ
አስራ አንድ ዜሮ ስድስት
ዜሮ ስድስት ዜሮ አራት መጨረሻው ዜሮ አራት ዜሮ
የቴሌግራም በዚህ ነው የምንጠቀመው። screenshot አድርገው የላኩልኝ ብሮትን refund እናደርጋለን።
እሺ